ሄሎ ሄሎ ሄሎ፣ አቤት።
የሆነ ሰፖርት ላይ ልክ ነበር አንድ ዴስክ
ኦኬ፣ እሺ። ማን በማን ስም ነው?
በእኔ ሀብት ነው የሚለው እ እ?
ሀብታው ነው የሚለው እንትኑ ሀምራዊ ሀያ አራት እንትን ዘግቶብኛል። እዛ ልክ አስቀምጬላቸው ምንም አይተው ሐምራዊ ሀያ አራት ነው ያልከኝ?
password lock አድርጎ ነው
እሺ፣ ቆይ። ሀብታሙ በሚለው ነው አ ሀብታሙ አሁን አ አ
Okay፣ እሺ። password ነው lock ያደረገብህ? እንቀይርልህ? password እ እንቀይርልህ?
አዎ አሁን መስጠት ትች- መላክ ትችያለሽ? or እኛ እናስገባው አይደል? ችግር የለውም።
የትኛው ነው ሐምራዊ ሀያ አራት የቱ ነው እምቢ ያለህ?
ተማሪ cashier one two three four ሁሉም እንዲ ያሉ ሁሉም lock አድርጓል?
እም።
በቃ ችግር የለውም። ቀይሬ እልክልሃለሁ። እኔ።
እሺ አሁን እጠብቅሻለሁ እና እሺ፣ እሺ፣ ቀይሬ